ጤና ይስጥልኝ ቤተሰቤ ዲቦራ ነኝ። እባክዎ ምን ልርዳዎ?
transfer አድርጌ ነበር ከቴሌ ብር ወደ ቤት account እና እሺ አልገባልኝም። ለምን እንደሆነ አላውቅም።
አሁን ነው?
አሁን አሁን ከቴሌ ብር already successful ብሎኝ ቴሌ ብሩ አሳይቶኛል።
እሺ okay።
በዚህ- ከቴሌ ብር ወደ ቤስት ቤት ነው እንዴ?
ወደ ቤስታ okay እንደዛ ከሆነ ለ- ከቴሌ ብር የተላከልኝ message አለ አይደለም? ልክ ብሩን ሲቆርጥ አ የዲ- ልክ ብር ሲቆርጥ እኮ ቴሌ ብር message ልክልሃል አይደል? ይሄን ያህል amount ተቀንሷል ብሎ
አ message ልክ እሱ message ሲላክልን message ኡን እና የቴሌ ብር ቁጥርህን አንድ ላይ አድርገህ ቴሌግራም ላይ ላክልና check እናደርገዋለን።
እ፣ receipt ኡን ሰጥቶኝ እንትን ብሎኛል።
receipt ኡን እኮ እሽ- እሽ- እሱንም ቢሆን screenshot አድርገውና ቴሌግራም ላይ ላክልን። እሱም ቢሆን ይቻላል፣ ችግር የለውም።
ቴሌግራም page ኣችሁን አላውቀውም።
ቁጥር ልስጥህና save አድርገህ ትልክልናለህ።
ዜሮ ዘጠኝ ዜሮ ሶስት
ዜሮ ሶስት አርባ አራት
አርባ አራት ሰላሳ ሰባት
okay አርባ ሰባት
አርባ ሰባት አዎ እዛች ላይ ላክልና check እናደርገዋለን።
እሺ thank you እሺ